ሄሎ ሄሎ
አቤት ያስልኝ
ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን።
ከዊፕላስ solution ነው የደወልኩት።
ከየት?
ዊፕላስ solution ባለፈ እሺ።
አውርቼዎት ነበረ እና
በምን ጉዳይ ነበር?
አይ ዊፕላስ solution የሚባል ድርጅት ነው እና
እ፣
የ- የስልክ application create አድርጎ አንድ ሰው ከስልሳ በላይ service ኦችን በአንዴ እንድጠቀም እያደረገ ነው ያለው እና ከ service ኦቹ ደግሞ አንዱ የህግ ህግን ማማከር እና እዚህ እርስዎ የሚሰጡት አገልግሎት አለ ማለት ነው። ከስልሳዎቹ መሀል ማስተዋወቅ ብለሽኛል። ባለፈው አዎ።
ነግረሽኛል።
አዎ።
የት ጋር ነው ቢሮሽ? የት ጋር ነው ንገሪ።
እዚህ ሳሊተ ምሕረት ነው ሳሊተ ምሕረት ጎን ቤት ነው። በዛ- ሳሊተ ምሕረት ነው ወይስ በፊት ለፊቱ?
ሳሊተ ምሕረት ከቤተ ክርስቲያኑ ቀጥታ ሲመጣ ወደ ጃክሮስ አለ እዛ ጋር?
የሚወስደው መንገድ ማለት ነው። አዎ።
አሀ ወደ ጃክሮስ የሚወስደው በየትኛው side?
አዎ። በ- ወደ ጉድ ሾላ ጋር ይደርሳል።
አይደርስም አይደርስም።
ወደ ጉድ ሾላ መሄጃ አስናቀ ማስታወቂያ ስራ ምናምን የሚለው አለ።
አስናቀ አውቀዋለሁ። አስናቀ ማስታወቂያ ያለ ፊት ለፊት ነው በቃ።
ከሱ ፊት ለፊት ነው ያለሽው።
አዎ።
በቃ መጥቼ እናወራለን።
okay አ?
እሺ ይቻላል። እነሱ እመ- ይቻላል።
እመጣለሁኝ። እ?
አይ እንትን የሆነ link ልኬልዎት እንድትመዘገቡ ነበረ።
ችግር የለውም። እዛው መጥቼ እናወራለን።
እሺ፣ እሺ፣ በቃ እንደዛ ከሆነ ጥሩ ጥሩ።
እሺ፣ እሺ።
መልካም ቀን።
አሜን ለሁላችሁ። እሺ፣ እሺ።